ኬክ ቁራጭ አባት ነው። እሺ ቴክስት ፔጅ ብቻ በትኬት ቼክ አድርጎ
ሄሎ በትኬት ቼክ አድርጎ እሺ።
ሄሎ
ሄሎ አካሉ እንዴት ነህ? ሰላም ነው?
አለን አለን። ተስፍሻ ማን ነው?
እንዴት ነህ?
እግዚአብሔር ይመስገን ደህና።
አለን አለን። ምን ምን ጌም ነው እንዲከፍትልህ የምትፈልገው?
ተስፍሽ ኬን ነው እኮ ነው ሬድ ኬን ነው እና ካይረን እና ጂአር ነው የጂአሩን እኮ ዩዘሩን ሁሉ እኮ ትክሬት ተደርጓል።
አልገባህ?
ሾፑን ልኬልህ ገብቶኛል።
ነበር።
ስማ አሁን የምን እ?
የካይሮኑ ኬኖ ብቻ ነው ስፒን አትፈልግም ማለት ነው።
ስፒኑን አንፈልግም። ኬን ሁለት ሺቪ ነው አንዱ ኬኖን አንዱ ውሻውን እንዲያጫውት ነው የፈለግነው።
በጣም ለበፊት አሪፍ። በቃ እሱን ቼክ አድርጋ። እሺ እሺ በቃ እሱን አድርግልኝ። ደግሞ ምን መሰለህ ተስፍሽ መጀመሪያ የሌላ ሰው የአርኪ የነበረ ቤት ስለሆነ የገዛሁት ከነ አዎ።
ሙሉ እቃው አዎ ለዛ እላዩ ላይ ያለውን እኮ ትላንት ብሉኬ ደር- ደልቶታል መሰለኝ። አሁን የኛ ነው መሰለኝ። እስቲ እሱንም ክሮስ ቼክ አድርገው እሱን አረጋ ችግር እሱን ቼክ አረግላለሁ ችግር የለም።
ክሮስ ቼክ አድርግና በቃ አንዱ ካይረን አንዱ ስፒን እንዲሆን አድርግልኝ።
በቃ እንደ አንድ- ኖ ስፒን አልኩኝ ጂያር ካይሮኑ ሆኖ የኬኖ ይሆናል ካዩ።
የ- ሄሎ ሄሎ እና ከዛ ጂያር የጃር ውሻ በቃ እሺ እሺ አስታውስ።
ጂያሮን አው ሾፕ ፎር የሚል ዩዘሩን ምኑን ምኑን ልኬልሃለሁ።
አዎ አይቼዋለሁ። እሺ እሺ ቀስ ነው።
እሺ ቴንክ ዩ ተስፍሽ